ጤና ይስጥልኝ ቤስት ቤት ሄሎ ሄሎ ሰላም ጤና ይስጥልኝ ምን ልርዳ?
አብሮ ይስጥልን። ከቴሌ ብር ወደ ቤስት ቤት deposit አድርጌ ነበርና አልገባም ብር አንድ ሺህ ብር
እ deposit text ኡን ልከልናል ቴሌግራም ላይ
አላኩም። screenshot ላክልን።
አላደረኩትም።
አዎ አላደረኩትም።
screenshot ኧን አ፣ te- text እኮ አይደለ ቴክስተር ላይ ደረሰ text ኡ አዎ፣ ውስጥ ግባና ደርሶኛል።
እሷን ላክልን በሱ ነው ማየት የምንችለው እሺ እሺ መልካም ምሽት